ጤና ይስጥልኝ በዩቲዩብ እንዴት ዋልሽ እናቴ?
እግዚአብሔር ይመስገን።
ደህና ናችሁ?
እግዚአብሔር ይመስገን ደህና።
የእሸቱ እንትን ነው።
አዎ ዶንኪ ቲዩብ ነው።
እሺ እኔ ባናግርሽ ያን- እሱን ነው የማናግረው አንቺን ላናግርሽ እማዬ?
እኔ ነው የሚያናግሩኝ። ኮሜዲያን እሸቱ personal ስልክ የለውም።
እሺ በቃ ለአንቺ ሀሳቤ ልስጥ። ስላሴ በር ላይ ሆኜ ነው የምነግርሽ።
እሺ እሺ ይኸውልሽ እ የሆነ ችግር ደርሶብኝ ነው እሺ እሺ እና ለትንሽ ብር ተብሎ ፍርድ ቤት ሊያቀርቡኝ ስለሆነ አሁን እጄ ላይ ስለሌለ የሆነ እቃ አለኝ እኔ የቅርስ የሚሆን እቃ እ እሺ እሺ ያንን እቃ አይቶ አንድ ለአንድ ፈረንጅም ሆነ የሀገር ቅርስ ስለሆነ እሱ ያውቅበታል። እኔን ከዛ ቢያወጣኝ ብዬ ነበረ።
አሁን ላይ ከይቅርታ ጋር እ ከአንድ ሺ አምስት መቶ ግለሰብም ሆነ ተቋማት እጃችን ላይ ስራ ስለተመዘገቡ በጎ አድራጎት ላይ እየሰራን አይደለም። የእነሱን ስራዎች ከጨረስን በኋላ ነው እንደ አዲስ መመዝገብ የሚጀምረው ማለት ነው።
አይደለም እንትኑሳ ይሄንን እቃውን ለማስተዋወቅ ለእሸቱ ብትነግሪልኝስ?
እቃው ምንድን ነው?
ትልቅ ትሪ ይሄ የድሮ የለም የኃይለ ስላሴ ትሪ አረንጓዴ ምናምን ያለው
ምን ብለን እናስተዋውቀዋለን? አሁን እሱ እ እ ምን አይነት ማስታወቂያ ነው የሚሰራለት? አሁን ለትሪ
አላወቅሽውም? ትሪ ስልሽ እኮ ዝም ብሎ ትሪ አይደለም። የድሮ ይሄ ትልቁ እኮ ነው
እሺ ስሞትም አለበል
የሚሆን ማይሆን ሳላውቀው እንዴት ብዬ ልንገርሽ እማዬ? አውቄያለሁ። እ
አንድ ሺ መስመር ላይ ጠብቁኝ።
ተማከረች። አሁን እንዳለስንቄ ለሚጠብቀው የራሱ ቁጥር እኮ ይመጣል። ማርያም እኔ ስለማውቀው ነው አውቀው ነው አናውቅም። እኔ ያንተ ላይ እንደው ማየት አዎ እንደው ያንተ ላይ ቀምሳሌ ጎንደር ገዝለሽ ብነሳ ምን ያንተ ላይ ማየት አለብኝ። እንደው እኮ እንደው
እኔ እኮ እንደ አንዱ ዝም ብዬ ሄሎ ስላሴዎች ልትገር ብዬ ነው የመጣሁት።
ሄሎ አንቺን አገኛለሁ ብዬ ሳይሆን አላውቅበትም።
በቃ በአንድ ጊዜ እየዘነበልኝ ነገር ስለሆነ በቃ እኔ እንጃ ቃላት
ሄሎ
ሄሎ አቤት